ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከችፕችፕ ነበር የምንደውልሎት።
እሺ ሰላም ነው?
ሰላም። ስለ service ኣችን ያሉትን አስተያየት ለመቀበል ነበር የደወልነው
እሺ እና እስካሁን order አድርገው እ፣ ጥሩ product ነው ወይ የደረሱት? አጠቃላይ ስለ service ኣችን ያሉትን አስተያየት ለመቀበል ነው።
እሺ በጣም ጥሩ ነው። በቅርቡ ነበር በጓደኛ አማካኝነት join ያደረግኩት።
እሺ እ፣ service ኡ ጥሩ ነው። ምርቶቻችሁም እ፣ ተመችተውኛል እና ጥሩ ነው።
ቀጥሉበት።
እሺ delivery ላይ ጥሩ ነው። late አልሆነቦትም። በተባለው ሰዓት ነው የመጣው።
አዎ almost ሰዓቱ በተለይ በ group ነበር እና የምናዘው አዎ።
group ኡ ሞልቶ delivery ሰዓቱ scheduled በተደረገው አግባብ ነው የደረሰው።
እህም። እሺ ምን ብናሻሽል ከኛ order ማድረግ ይችላሉ? ወይም platform ኡ ላይ ካዩት ውጪ ይህን product ብትጨምሩ ከእናንተ order ማድረግ እንችላለን ብለው የሚነግሩ ነገር ካለ
እ፣ እስኪ እስካሁን በቅርብ ጊዜ ስለሆነ join ያደረግኩትና እህም።
እ፣ እያየው ስለሆነ በሂደት እ፣ ማለት መጨመር ያለበትን ነገር ከፍጆታዬ እሺ።
አንጻር አይቼ እ፣ መናገር ይችል ይሆናል።
እሺ እሺ፣ ስለተጠቀሙ እናመሰግናለን። መልካም እሺ እሺ እኔም አመሰግናለሁ። ቴንክ እሺ እሺ፣ መልካም እሺ።
እሺ